ጤና ይስጥልኝ። እንኳን ወደ ቢጂአይ ኢትዮጵያ ጥሪ ማዕከል በደህና መጡ። Welcome to BGI Ethiopia contact center። ድርጅቱ ስለሚሰጣቸው አገልግሎቶች ለማወቅ ዜሮን ይጫኑ። ቅሬታን ለማቅረብ አንድን ይጫኑ። ለጥገና አገልግሎት ሁለትን ይጫኑ። ለ draft machine ጽዳት አገልግሎት ሶስትን ይጫኑ። ለስነ ምግባር ቅሬታ አራትን ይጫኑ። ለቤተኛ ፕሮግራም አገልግሎት አምስትን ይጫኑ። እንደገና ለማዳመጥ የመሰላል ምልክቱን ይጫኑ። ወደ ዋና መውጫ ለመመለስ የኮከብ ምልክቱን ይጫኑ።